Hello hello
hello
hello hello ತರನ್ ತರನ್ አይሰማም
ሰናይ ሄሎ ሰላም ናችሁ?
ይሰናይ
ደህና ናችሁ?
ደህና ማን ነው ሄሎ
ይሰማል አይሰማም ሄሎ አይሰማኝም። እናንተ ናችሁ እንጂ መርሻ አግኝቶ ነው እኔ
አለ
ደህና ናችሁ? ቀለሙ ነኝ።
ነን ደህና ነው እናለን ደህና ናችሁ?
አለን ሰላም ነው እንዴት ነው? እንዴት ይዞሻል?
አለን አማን ነው እናለን ክረምት እንዴት ነው?
ክረምት ይዞናል
ቀላል ነው ከባድ
ከባድ ነው
ከብዷል አይደል ዘንድሮ?
እ
ለምን አከበዳችሁ? እናንተ ናችሁ እኮ እ?
እኛ ምን አልነው
እንዴ ዝናብ እንዲዘንብ ብዬ እንትን ጭስ እያጨሳችሁ ነዋ ሰፈሩ ላይ
እ ነው እና እና እና የምን መርሻው ነው
አለ ተኝቶ ነው
እንዴ በዚህ ሳይተኛ እንዴ ምን ነው ሰነፍ ሆነ ለምን ሰነፍ ሆንክ በይው ዋው ለምን ሰነፍክ በይው አ ስጪው ለምን ይተኛል እሺ
አ አተኛ በይው አንቺው
ለመስፈሰሱ ነው
አንተ ለ- በዚህ ሰዓት አተኛ ነው እንዴ
እና ምን አለኝ ምን ያያየ
ኧረ በዚህ ሰዓት አይተኛም እ ሰላም ነው
እንደና ናቸው
ሄሎ ሄሎ ይሰማል አይሰማም እንዴ
ኧረ ትንሽ ይወጣ እ እኔ ትንሽ ያስቸግራል ደህና ናችሁ ስራ አሪፍ ነው ቤተሰብ ደህና ናቸው ወይ
ነው ሰላም ነው ሁሉም እናንተ ናችሁ
እኛ ሰላም ነን ደህና ነን ነ- ዝናቡ እንዴት ነው እንዴት እያደረጋችሁ ነው እ
የተ- የተለየ ነው የዘንድሮ ክረምት
አይ ዘንድሮ ክረምት መጥቷል ወደ እሱ ምንም በእድሜ እንደዚህ አይነት ክረምት አላየሁም እስካሁን እግዚአብሔር
ማርያምን በጣም ከባድ ነው
አንተ ምን ነው እንደዚህ ያከበድባችሁ
ሰው ክረምት እንደየ ነው የሚዘንድሮ
ኦይ እና የአረም መርጫ ትረጫለህ እንዴ አንተ የአረም መርጫ ትረጫለህ እንዴ
በምን
የአረም መርጫ ድሮ ተጫለሁ የአረም ምናምን ሲሆንባቸው ነው የአረም መርጫ ድሮ ትረጫ ነበር ይሄ ምንድን ነው የሚባለው አረም ሲሆን ምንድን ነው የሚባለው
ያው በየመርጫ ስላለ እየረጨሁኝ ነው አሁን ዝም ብዬ ለራሴ ሆኑ
እንጂ ለእንትኑ አትረጭም
ያ
ለሰው አትረጭም ለራሱ ብቻ ነው ለራሴ ነው እናም በዛ አ፣ የለም እንዴ መዳ- መዳ- እንትኑ የለም እንዴ የአረም መድኃኒቱ አይገኝም እንዴ
ለአንደዚህ ሞቷል
ስንት ነው ምንድን ነበር በሲኒ ነበር የሚሸጠው
ሽግሽግ ናት የድሮ እኮ ያ ፈሳሽ እኮ ቀርቷል አሁን
ኧረ እና በአሁን በዝም ብሎ በ- አሪፍ መ- እ?
አሪፍ መድኃኒት ነው ያው። አሪፍ መድኃኒት ነው የአሁኑማ
ዝም ብለህ መጥተህ መርጨት ነው
አ፣ አለው እሺ፣ በሽግ በሽግ ነው ብትመጣ አስራ አምስት አስራ አምስት
ስንት ብር ናት አንዷ
አስራ አምስት ብር ናት
እንዴ ምን ነው አለ ያለች አስራ አምስት ብር ምን ምን ትረጫለች ይረጫል እንዴ ብዙ
አንተ ቡለክ ተረጫለች
አስራ አምስት ብር
እህ፣
እንዴ አንተ ወረክ ረክ ረክ ረክባል ኑሮ እሱ ላይ በእናትህ የአንድ ቀን መዋለች ስንት ይረጫል ስንት ብር ይወስዳል የስንት ብር ሁለት ሶስት በቃ እንደ አሁን ለማጣጣት አንዷ እሽግ አሁን አንድ ቡለክ አንዱንም እንደዚህ ይጣጣል ስለዚህ ሶስት
እንዴ አንተ በጣም ርካሽ ነው በእናትህ
ኧረ እህሉን- እህሉን አይጎዳውም
እባክህ በስመ አብ እንዲያውም አሪፍ እንትን አልኩህ ለ- ማ- ማዳበሪያ ናት እራሷ በቃ የና ላይ ትረጭላታል ሙሉን እንዳለ በሙሉ አሪፍ እኮ ነው ልንገራትና ማለት ነው ኧረ ይፈላታል እንዴ
የጓሮውን ረጭ ይፈላታል እንድትለታ ምን ወሰደህ? ሄሎ ዋ በለው